ጤና ይስጥልኝ። ለጊዜዋ ከሆነ ያልሰው
ጤና ሰላም ሰላም አላችሁ?
ምን አይነት የጉዞ መረጃ ልስጦ? ደንበኛችን
እ እ እ ምን አይነት የጉዞ መረጃ ልስጦ?
ኧረ profile ፈልጌ ነበር በእንትን ትውውቅ ያለው ምን እና መጓጓዝ በሚችሉበት time ምን አይነት ፍላጎት እንዳላቸው ማሳ ማወቅ እችላለሁ?
እ፣ ጉዳዮችን በደንብ ያስረዱኝ። ይቅርታ
እሺ እሺ